ጤና ይስጥልን ጉዞ ኢትዮጵያ ህይወት ለመባክም እንርዳው።
ጭን ፈልገን ነበር የድርስ ተበላሽቶብን ቀዳኝ ፈልገን ነበር።
የድራፍት ማሽኑ ተበላሽቶ ቦታ የድራፍት ማሽን ተበላሽቶ ቦታ ለምኞች አዎ፣ ትናንትና ተመዝግበን ነበር ይመጣል አንተ ብዬ እስካሁን ድረስ የመጣልኝ የለም።
ትላንትና እዚህ ደውላ አስመዝግበው ነበር።
ትናንትና ደውላ ነበር።
እሺ ደንበኛችን ልጅ አይዲዮትን ይንገሩኝ።
እ?
መስመር ላይ አይደል ደንበኛችን?
አዎ መስመር ላይ ነኝ።
እሺ የ BG ID ዎትን ይንገሩኝ። መስመር ላይ ነው ደንበኛችን። ጤና ይስጥልን ይሰማዎታል? ደንበኛችን መስመር ላይ አሉ?